ቤዛ እዚህ class ነው።
Hello
Hello አቤት።
ጤና ይስጥልኝ።
አብሮሽ ይችላል። ምን ደርሰውት?
አይ ለምለም አበበ እባላለሁ እና እሺ
የሆነ ስራ ከኮሜዲያን እሸቱ ጋር ለመስራት ነበር
ምን ስራ?
ማለትም ግጥም ነውና ይሄ ግጥም ደግሞ ስለ ሀገራችን ነው አላ ስለ አባይ ነውና ያንን ነገር ያስተምራል ብዬ ስላሰብኩት ለማቅረብ እንዲረዳኝ ነበር።
እኛ ጋር ግጥሞችን ለማቅረብ ነው።
አዎ ስለ አባይ ነው እና ለማቅረብ ነበር